ሄሎ
ሄሎ።
ሰላም ጤና ይስጥልኝ። ትንሽ ሰው ነው መለዳት
አይ የሆነ በቴሌቪዥን ስላየሁኝ አክሲዮን ምናምን ስላለ ከዛ ጋር ለመሳተፍ ፈልጌ ነበር።
OK፣ አሁን ምዝገባ ላይ ነን። ስምና ስልኮት እንይዝና ሐምሌ አንድ ላይ ነው ደውልሎት ስላለው ነገር ሙሉ መረጃ የምንሰጡት።
እ መቼ?
ሐምሌ አንድ ሐምሌ አንድ አዎ
እሺ። ግን ከሀያ ሺህ ጀምሮ ነው አይደል የሚጀምረው ዝቅተኛው?
አዎ፣ ዝቅተኛው ሀያ ሺህ አዎ ከፍተኛው ደግሞ ሁለት ሚሊዮን
አዎ። እሺ ያው በዝቅተኛው መግባት ስለፈለኩ ነውና እሺ እ ስሞትን ሊያዝ ስሞትም አልበልሽ ይችላሉ።
እ ስሜ ሄኖክ ምስጋናው ነው።
እሺ እንደውሎታለን ሐምሌ አንድ ላይ
እሺ አመሰግናለሁ። መልካም ቀን።
እሺ ለእርሶ
እሺ